ምሕረት የበዛለት የገነነለትም የተማሰው ጉድጓድ የተዘጋለት እድሜ ተጨምሮለት በሕይወት የኖረም ከሞት ያመለጠ ሰው እንደኔ ማናለ ከሞት ያመለጠ ሰው እንደኔ ማናለ በጠራሁት ጊዜ ጽድቅ አምላክ በጭንቀቴም ጊዜ መለሰልኝ። የፊቱን ብርሃን በሕይወቴ አበራ ደመቀው በላዬ በውስጤ ደስታን ጨምሮ ገባ ወደ ልቤ ሕይወት ይዞ በሞገሱ ጋሻ ከልሎ ከሞት አመለጥኩኝ ድልም ነስቶ ከሞት አመለጥኩኝ ድልም ነስቶ ምሕረት የበዛለት የገነነለትም የተማሰው ጉድጓድ የተዘጋለት እድሜ ተጨምሮለት በሕይወት የኖረም ከሞት ያመለጠ ሰው እንደኔ ማናለ ከሞት ያመለጠ ሰው እንደኔ ማናለ አምላኬ ልቅሶዬን ቃል ሰምቶ ልመና ጸሎቴን ተቀብሎ ልገባ ካልኩበት መቃብሬ አፈሩን መልሶ ዳንኩኝ እኔ እግዚአብሔር ደገፋዬ ሆኖኝ ከሞት ደጆች ከፍ አደረገኝ የሕይወትን መንገድ አሳየኝ ወደ ሰፊ ስፍራ ማወጣኝ ወደ ሰፊ ስፍራ ማወጣኝ ምሕረት የበዛለት የገነነለትም የተማሰው ጉድጓድ የተዘጋለት እድሜ ተጨምሮለት በሕይወት የኖረም ከሞት ያመለጠ ሰው እንደኔ ማናለ ከሞት ያመለጠ ሰው እንደኔ ማናለ አቤቱ መብራቴን አበራልኝ፣ ጨለማዬን ገፎ አራቀልኝ፣ የልቤንም ኃጢአት ተወልኝ። በምሕረቱ ብዛት ከበበኝ፣ ካመንኩት ረዳኝ አዳነኝ። ጌታዬ ተስፋዬ ሆነልኝ፣ ሞትን ለዘላለም ውጦልኝ፣ የዘላለም ሕይወትን ሰጠኝ፣ የዘላለም ሕይወትን ሰጠኝ። ምሕረት የበዛለት የገነነለትም የተማሰው ጉድጓድ የተዘጋለት እድሜ ተጨምሮለት በሕይወት የኖረም ከሞት ያመለጠ ሰው እንደኔ ማናለ ከሞት ያመለጠ ሰው እንደኔ ማናለ በደዌ አልጋ ሳለሁ በህመሜ መኝታን አንጣፊ ውድ አባቴ ላፍታም አይደክም አይታክተው የልቤ ወዳጅ ኢየሱስ ነው። እገዛለሁ ለዚህ ጌታ ሁሉን ላሸነፈ ድል ለነሳ የእስራኤል አምላክ እግዚአብሔር ዘላለም ይባረክ አሜን አሜን፣ ዘላለም ይባረክ አሜን አሜን። ምሕረት የበዛለት የገነነለትም የተማ ሰው ጉድጓድ የተዘጋለት እድሜ ተጨምሮለት በሕይወት የኖረ ከሞት ያመለጠ ሰው እንደኔ ማናለ ከሞት ያመለጠ ሰው እንደኔ ማናለ